ሁሌም ቁጥር
ይዞ ነበር አንዴ ታይልኛለሽ። በዚህ ቁጥር እሱ ስንት ብር ነው?
እንትን ስንት መሰለሽ? ሶስት አምስት እስ ይልኝ ወደ ባንክ የላኩት አለ እና ስለረሳሁት ነው።
እሺ እሺ። ትላንት ነው እም።
ጠብቅ
ሁለት ሶስት አምስት ምናምን ነው መሰለኝ።
ሁለት ሺህ አምስት ሺህ እና ሶስት ሺህ
ሰው ሶስት ሺህ ወደ ባንክ ነው ያኛው ገብቷል። አ?
እ፣ ቆይ እስኪ አይ ሁል ነብዩ አይደለም account number ኡ ዘጠኝ አስራ አንድ ሀያ አንድ ስልሳ አምስት ስልሳ ሰባት እም።
እንትን ነው ትንሽ system ችግር ተፈጥሮ ስለነበር processing ትናንት- ላይ ሆኑ። አዎ እና manually እያስገቡ ነው። ትንሽ ጠብቋቸው እና የሁላችሁንም ያስገቡላችኋል።
አሁን ጫፍና አይገባም?
ሳንቲም ማ- manually ነው የሚያስገቡ።
ለመጮት ፈልገን ነበረ። በምን እንጮት ታለሽ?
እ፣ ይቅርታ እሺ፣ system ችግር ስለሆነ እኮ ነው። ቻፓዎች ጋር ነው system ትንሽ fail ያደረገው ትላንትና እና ጠብቃቸውና ይገባል። እሺ
እስከ ማታ ምናምን አይገባም? እስከ አስር ሰዓት ምናምን እ፣ ስልካቸውን እ፣ ልስጥና እጠይቃቸዋለሁ። እኛ ይገባል የሚል ምላሽ ነው የሰጡን። manual እያስገቡ እንደሆነ ነው ያለን መረጃ።
እሺ።
እሺ፣ መልካም ቀን።